Hello ጤና ይስጥልኝ አቶ ስላየው።
Okay፣ አቤት አቤት።
እሺ ከ ArifPay ነበር የምደውልዎት።
Okay፣ ከአሪፍ ባ- አሁን ArifPay ArifPay አዎ፣ አሪፍ POS machine ተጠቅመው ሶስት ጊዜ ቆርጦቦት ነበር አይደል?
አዎ፣ አዎ፣ እሺ እሱኛውን ማረጋገጫ መልእክት ል- ተልኮሎታል ከቴሌብር?
አዎ። ቴ- እንትኑ message ኡ የተቆረጠብኝ አዎ፣ አዎ፣ እሺ እሱን screenshot አድርገው በእኛ በቴሌግራም መላክ ይቻ- ይቻ- ይቻላል። ሶስቱ አዎ ሶስቱን የሚያሳይ መቆረጡን የሚያሳይ አዎ፣ message ኡ ላይ ገብተው screenshot አንስተው መላክ ይችላሉ።
ችግር የለም። እሺ፣ አዎ፣ ይቻላል።
እሺ ስልክ ቁጥር ልንገሮትና ይላኩልን እባክዎ።
እሺ፣ እሺ። ስልክ ቁጥሩን በ text ታደርግልኛለሽ ቁጥሩን ወይ ሳምጪስ ቁጥሩ?
እየሰሙኝ ነው?
እሺ፣ ወይ
ይሰማዎታል እንደማያችሁ?
አዎ፣ አዎ፣ አዎ።
እሺ ይቅርታ መስመሩ ስለተቆራረጠ ነው። ስልክ እሺ።
ቁጥሩን የያዙት ልንገሮት።
እሺ፣ እሺ። ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ
ዜሮ ዜሮ አንድ ሀምሳ አምስት ሀምሳ አምስት ሀምሳ አምስት እሺ።
አዎ በዚህ ስልክ ቁጥር ይላኩልን በቴሌግራም።
ኦንላይን ነው?
አዎ በቴሌግራም ይገባል።
እ፣ ይሄ ቁጥራችን ነው። በቴሌግራም ይላኩልን።
እሺ፣ ሶስቱም እሺ፣ እሺ፣ thank you።
እናመሰግናለን። መልካም ቀን።
እሺ